ጤና ይስጥልኝ። ሁሉ ስፖርት ነው። ባኮ ሚለር ነው።
ሄሎ ሰላም ነው።
እግዚአብሔር ይመስገን።
ያ እንትን ላይ ጥፌ ነበር ቴሌግራም እንትኑ ላይ ገቢ የሆነ ነበር ትንሽ አንድ አምስት መቶ ምናምን ብር አምስት መቶ አርባ ብር እሺ እዛ እንትኑ ጋር ያሳየው እነ ኦንላይን ነው የምንጫወትበት
ሁሉ ስፖርት ዊዝዶ አድርገው ነው ከሁሉ ስፖርት አካውንቶ ገቢ አድርጌ ገቢ አድርጌ ስክሪንሻቱ ምናምናምን አዳርጌ ያሉ ተስተካክሏል ይላል፣ ግን ምንም እንትን አልሆነም። እዛው ላይ reply አድርጎልኛል።
ተስተካክሏል ይላል።
እንደዛ ብሎ ጻፍ ተጽፎልኛል በቴሌግራም እንትኑ ጋር ማለት ነው። ግን እስካሁን ምንም ገቢ አልሆነም።
ማን ነው ስሞት?
ገብረው
የቴሌግራም ስም
እ ክብር
አምስት መቶ አርባ ሶስት ብር ነው።
አዎ
ዛሬ ነው አይደል ያናገርናት?
እ ዛሬ አይደል ያናገርናት?
ትናንትና ነው እንትን አደረኩት። ዛሬ ጽፌ ያለው ተስተካክሏል የሚል reply አለ እዛው ላይ ግን refresh ምንም refresh እንትን አድርገው የሞክሩት። እሺ አረ ደመቀ በዛ በኋላ በጣም በጣም ብዙ ሞክሬበታለሁ። transaction ምናምን አድርጌበታለሁ፣ ተጫውቤታለሁ።
እሺ አንዴ አንዴ እሺ መስመር ላይ ጠብቀኝ።
እሺ
ሁሉ ስፖርት አካውንቶች ላይ check አድርገውታል።
አዎ check አድርጌዋለሁ።
እሺ እንደ አዲስ refresh እያደረጉ ይሞክሩት። አሁንም ቢሆን እንደገባ ስለሆነ የሚያሳየው አዎ ይሞክሩት። እሺ
እሺ እንግዲህ ካልገባ ድጋሚ እናየዋለን፣ ግን አሁን ይሞክሩት።
እሺ check አድርገዋለሁ። ካልሆነ መልሼ እደውላለሁ። እሺ thank እሺ እሺ እሺ you